ጤና ይስጥልኝ ሁሉ ስፖርት በኮም ደርዳዎች
አስገብቼ ነበረ ግን ቴክስት ደርሶኝ አልገባም። አካውንቱ ላይ ሂሳብ ቴሌግራም ላይ ልከው
አይደለም ቴሌግራም ላይ ሲሆን እዛ ሁሉ ስፖርት ላይ መጫወቻው ላይ አቫታር ነበር ነው የምጫወተው። አስገባው ሺህ አምስት ግን ገንዘብ ዲፖዚት አድርገው ነው ያልገባሉ።
አኮ መጫወቻው ላይ አልመጣልኝ ሺህ አምስት መቶ ቴሌብር የተላከሉትን ሜሴጅ ስክሪንሻት አድርገው ይላኩልን ቴሌግራም ላይ።
ቴሌግራም የለኝም። ሌላ አማራጭ የለም።
ሌላ አማራጭ የለም። በሌላ ሰው ስልክ ይላኩ።
በቁጥር ልትይልኝ አቺ በዚህ ቁጥር አይቻልም። አዎ ደረሰኝ ያስፈልገዋል።